हेलो हेलो हेलौ
मा होनो ሩት खोनायाखिसै እሺ ምን ነሽ?
ደህና ነኝ።
ቅድም ደውለሽ ነበር?
ኧረ አዎ እኔ ነኝ የደወልኩልሽ።
ልበ ቢስ ታዲያ እንዴት ትረሻለሽ?
ረስቼው እኮ ነው።
ልበ ቢስ ደህና ነሽ?
ደህና ነኝ። እንዴት ነሽ?
አለሁ ይመስገን ነው። እንዴ እንዳፈነሽ ነው እንዴ አሁንም?
እ
እንዳፈነሽ ነው እንዴ?
ምኑ አብዳኝ እም ብርድ አይደል?
okay ሞቀ ሞቀ ልብስ ልበሻ?
አዎ ለብሻለሁ። ኧረ አይ በሽ አቤኑ እንዴት ነው?
ደህና ነው ተሽሎታል። ምንም ተሽሎታል?
አይ ይሻላል።
ደህና ነው?
ደህና ነው።
አለ አጠገብሽ
አዎ ተኝቷል። እንቅልፉ እንቅልፍ?
አዎ ወስዶታል።
አይ ደህና ናችሁ በተረፈ?
ደህና ነኝ። አንቺ እንዴት ነሽ?
ደህና ነኝ እግዚአብሔር ይመስገን።
እኔ የምልሽ ማማ እ ወይ የጥልፍ ክር አለሽ እንዴ?
እ የጥልፍ ክር አለኝ ማን ያመጣልሻል?
ስትመጪ
እም ስትመጪ እሺ
ደህና ነሽ? በተረፈ እመጣበታለሁ። ደህና ነኝ እግዚአብሔር ይመስገን ደህና ነኝ።
ሰላም ብለውሻል እነማሚ?
እሺ ደህና ናቸው። እንደምን ናችሁ? ብርቄ የተሻላት እሷም ደህና ናት።
ገብታለች ስራ?
አዎ
አይ ጥሩ እሺ በቃ አባቢም ደህና ነው? እሺ እ ደህና ነው። እሱም ስራ በቃ እየገባ ነው።
ሁሉንም ሰላም በይ። እሺ እሺ እነማየንም ሰላም በይ። እሺ እሺ ቻው።
ሰላም ይልሻል።
እሺ ቻው። እሺ ቻው ደህና እሺ ቻው።